hello
ወይ አበቡ
ወይ
አሁን ድምፅሽ አሪፍ ሆነ።
ጥሩ ሆነ። እሺ ያው የቅድሙ በቃ ሌላ ስልክ ነገር ነው ማለት ነበር ነው። ስልኩ ነው ስልክ ነበር ይሄ በ earphone ነው ስልክሽ።
የኔ አዎ አዎ፣ በሄድ
የኔማ አይደለም። እሺ ይሁንልሽ። መፍትሄው ምን ሆነ ውዴ? እየሞከርነው እኮ እምቢ አለ። አሁን
ማንጋ ወይ ለዴቭ ብንነግረው የሚስተካከል ከሆነ መሰለኝ።
ሽቶ ታውቃለች አ?
አዎ አዎ፣ ታውቃለች።
እኔ እንጃ። ለቴሌ ነው የሚደወለው ለማን ነው የሚደወለው?
እ፣ ዴቭ መሰለኝ የሚደውለው ወይ ለሱ እንንገረው እና ቆይ እሱ ልጠይቃትና ለዴቭ እንነግረዋለን ወይ ደግሞ እኛ ቀጥታ መደወል ካለብን ዘጠኝ ዘጠና አራት እንደውላለን።
ስልክሽን ስጪኝ እስኪ ውዴ። አዲስ ነገር ካለ በዚህ ከሚቆጥርብኝ ባንቺ ልደውልሽ።
እሺ personal ልንገር ዜሮ ዘጠኝ ሰባ አምስት አስራ አንድ 975 11 አስራ አንድ ዜሮ ዜሮ ዘጠና አንድ አይ
አስራ አንድ አንዴ ብቻ ነው
አዎ አስራ አንድ ዜሮ ዜሮ ዘጠና አንድ ዘጠና አንድ አዎ እሺ አባ እደውልልሻለሁ እሺ እሺ እሺ